በዚህ በአራት መንታው ጋር እንዲህ ወደ ሰላም ሲቲ በዚህ ሰላም ሲቲ ነው የሚወስድ የለም ወደ ብራት እዚህ ጫፍ ጋር ነው። እዚህ ጫፍ ጋር አለች። ደርሰሽ ነኝ በቃ ይብሻል እንዴ? እሺ በቃ ደርሰሽ ነኝ።
ሄሎ ሄሎ አቤት፣
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ስኬት ቴክኖሎጂ ነበረ።
አቤት ስኬት ቴክኖሎጂ ነበር cash register ቦታ።
እህ ምን ልታዘዝ?
ደውዬ ነበር ነው አዎ አዎ።
ወይ በስህተት ይሆናልማ፣ ይቅርታ።
እሺ የት ብለሽ ደውለሽ ነው?
እኔ ወደ ፖስታ ቤት መደወሌ ነበረ።
እሺ እሺ ነው